ምህረት አማላጇ
ሄሎ ሄሎ፣
አቤት ሰላም ናችሁ?
ሰብን
ማሊባባ ካር
አዎ ሎኬሽናችሁን እ፣ ጠፍቶብኝ እ፣ ታግኝ።
የት የትኛው ብራንች የትኛው እኔ መገናኛ ነኝ ያለሁት
ሜክሲኮ በላያም ሞተር አጠገብ እ፣ እ፣ ሜክሲኮ በላይአብ ሞተር አጠገብ
ሜክሲኮ
በላይአብ ሞተር አጠገብ ወይም ደግሞ ፓስተር ፓስተር አደባባዩ ፊት ለፊት እንገኛለን ፓስተር አደባባይ አደባባዩ ፊት ለፊት እንገኛለን ፓስተር አደባባይ ነው እሺ። ሄሎ ሄሎ።
ፓስተር አደባባዩ ፊት ለፊት ፓ- ፓስተር አደባባይ ነው እልሽኝማ።
ፓስተር አደባባዩ ፊት ለፊት ወይም ደግሞ ሜክሲኮ በላይአብ ሞተር አጠገብ
ሁለት ነው location ኣችሁ። ሜክሲኮ ምኑ ጋር ነው እልሽ?